ሄሎ
ሄሎ አቤት፣ ሄሎ፣ ይሰማል?
ይሰማል? ማን ልበል?
እ፣ ሰላም እማዬ፣ ከ ChipChip ነበር የምደውለው።
እሺ፣ ሰላም አዛችኋል? እንዴ ሄሎ፣ አቤት፣ ሄሎ፣ ሄሎ፣
ይሰማል?
ሰላም፣ ከ ChipChip ነው የምደውለው።
እሺ፣ እና ይሰማል?
ይሰማታል?
አዎ፣
እ፣ ይታ ኦርደር። እሺ፣ ችፕን እየጣም ነው እንደ አሁን።
አዎ፣ ሰሞኑ አሁን ስቀን ሆነን ከማሰጣ ነው። ቺፕ ቺፕ ሰኞ ነው ምናምን፣ ማክሰኞ ዕለት አስመጥተናል። ሰኞ አዘን ማለት ነው።
እሺ፣ እ፣ አዎ። አይ ብዙ ጊዜ እርስዎ ክሬት ሲያደርጉ ፌል ያደርግብዎታል እና እሺ እም፣ በምን ምክንያት ነበር ማለት ወይ ሰው እያጡ ነው ወይስ እም፣ join የሚያደርግ ሰው እያጡ ነው ወይስ በምን ምክንያት ነበር የሚያደርግብዎት?
እንጃ። እስቲ ቆይ sister ናት የምታዘው እ፣ የለችም።
okay፣ ሌላው?
የለችም።
አዎ ግን ሰው ምናምን ያገኘው አይደለ?
ሰው ያ- እናገኛለን አዎ። ማለት የሚያደርጉት እዚህ አለ።
ድረስ ነው የሚያመጡልን። አዎ አዎ
አዎ፣ በዚህ ስልክ ቁጥር ብዙ ጊዜ order ሲደረግ fail ያደርግብዎታል እና እ፣ አዎ።
ችግሩን ለመፍታት ነበረ ለምን ፌል የሚያደርግብዎት እና
አዎ።
ችግሩ እኛ ከሆነ እንድናስተካክለው ነው።
ያው እኛ ያለን በሲደርስ መጥተው ይጹና ያለንበት አካባቢ ማለት ነው።
አዎ፣ አይ ፌል ማድ- ማለት ይሄ ሰው ሲጎል ምናምን ነው ብዙ ጊዜ ፌል የሚያደርገው እኔ ሰው እንጃ ሳይገባ እሱን ላይቀር።
አላውቅም። እኔ እንጃ።
ለማስገባት እያስቸገሩት ነው ወይስ አይ ከኛ እያስገቡ አስቸግንም ምናልባት አላውቅም። ያው ከእናንተ ከሆነ አላውቅም። ከኛ ጋር ቡና እናዝለን ይመጥልናል።
እሺ፣ እሺ። ወይ ደውል ላይ ማድረግ ይችላሉ።
እሺ ትደውላለች በስልክ ትውል
እሺ፣ አይደለም።